እኮ ቴሌግራም ቁጥር ስንት ብር ያሉኝ? ዜሮ ዘጠኝ ሀያ አንድ ማነው ዜሮ ዘጠኝ ዘጠና ሶስት ዜሮ አምሳ አምስት ነው ያሉኝ።
ትክክል።
እ?
አዎ እዚህ ቁጥር ነው ላልን ያለ ምን አሉኝ?
ለዚህ ነው ላኩልን ነው
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ሶስት ዜሮ አንድ ሀምሳ አምስት ኦኬ አዎ፣ ሜሴጁ ደርስም እንትን አለ የሆነ ከፈተ ቆዩት ምናምን የሚለር ነው ያለው ሜሴጁ። ኦንላይን ኖሩም አሁን በ
አ፣ በቴሌግራም የላኩበት ወይስ ምንድን ነው?
አዎ በቴሌግራም ቴሌግራም ላይ ልክ ሜሴጁ አይደለም።
አይ ይደርሳል መድረስ ነገር ግን ልከውት ሆነ ኢንፎርሜሽን ይኛሉ።
ኦኬ እዚህ ኮንታክት አረ ልጠብቃችሁ።
አ ኮንታክት ያለውታል በአራት ውስጥ ካደረጉ መልስ ይደውሉልኛል።
እሺ አመሰግናለሁ።
እሺ መልካም ምሽት።